ጤና ይስጥልኝ አክሱም ማለት ነው የማውቀው።
ሰላም ነው በአሪፍ ዊዝድሮው አድርጌ ነበረ ከሁሉ ስፖርት ገንዘብ እና አልገባልኝም ነበረ እና አሁን ከደቂቃዎች በፊት ደውዬ ስሜን ነግሬው ምናምን ነገር ጠብቀኝ ብሎኝ ነበረ ደግሞ ኦኬ፣ አሁን ዘግቶብኝ ነው ሶፌት በሚል የደወሉት ነው።
አዎ አዎ ኮልፊልድ ብሎ ዘግቶብኝ ነው ኦኬ፣ ስለዚህ አሰለፈች በሚል ነበረ ሪፖርት ያደረጉት አይደል?
አዎ አዎ ሰባት ሺ ዘጠኝ መቶ ሰማንያ ምናምን ነገር ብር
ኦኬ፣ ፍሬሽ ኮርነር ላይ ነበር የተጠቀሙት።
ምን አልሽኝ ፍሬሽ ኮርነር
ፍሬሽ ኮርነር አልገባኝም
ሶሪ፣ እሺ። አሁን በነገሪ ከሁሉ ስፖርት ወደ ቴሌ ብር ነበር አይደለ?
ዊዝድሮ ያደረኩትኝ አዎ እነዚህ ሁለቴ በጣም ነበረ ትታለች።
ግን ሰባት ሺ ቆይ screenshot ኡን ላውጣልሽ አንዴ exact amount ኡን ለማወቅ ነገር ግን ሁለቴ ነበረ ያልኩት አንደኛው በባንክ ነበረ ቆይ ግን የሆነ ችግር የለም። ምክንያቱም
መስመር ላይ ጠብቁ እንደማይላቸው
እሺ ማርያም አስራ አንድ ሰዓት